ሰላም ጤና ይስጥልን ቤት
ሰላም ነሽ?
ሄሎ
አሎ ይህ ነት ችግር ነው። የዣታ ካርዱ አልገባም።
ምን አልከኝ አባት?
ያ ምን ችግር አለ? ሲስተሙ ዲፖዚት ነው።
አዎ ዲፖዚት አድርገክ ነው ወደ ቤስት ቤት?
አዎ ያ ካርዶ የካርዶ ካርዱ ሄሎ አባት እስቲ ንገረኝ፣ ዊዝድሮ ነው ዲፖዚት ነው ያደረከው?
my deposit deposit deposit ከሆነ deposit message ኡን ላክልን ቴሌግራም ላይ።
እሺ አያ እሺ